ጉድ አፍተርኑን ካፒታል ስፓይድ አሽኪ ሰላም እንዴት አላችሁ?
ሰላም እንዴት አለ?
አለ እንትን አስራ አንድ ሰዓት ላይ ሞሮኮ ይኖራል እንዴ? ለሁለት ሰዓት አስራ አንድ ሰዓት እ ቼክ ላድርግለት ይጠብቁኝ። ማስገባው ያማታል እንዴ? አርባ ደቂቃ ያረፍዳል እንደ ሀያ ደቂቃ ብለው ቃል ኪዳን
ቆይ
አስራ አንድ ሰዓት ነው ያልሽኛ?
አዎ
ለሁለት ሰው ነው የፈለጉት? ይቅርታ።
አዎ አዎ አንድ ላይ መግባት እንችላለን።
እሺ አስራ ሁለት ሰዓት ላይ መሆን ይችላል? አስራ አንድ ተኩል ይቅርታ።
አዎ እሺ በቃ አስራ አንድ ተኩል ይሁን።
እሺ፣ ማ- ማን ብዬ ለ
እ መርሃዊት
ማን አሉኝ?
መርሃዊት መርሃዊት። እሺ ስልክ ይሰጡኛል?
ዜሮ ዘጠኝ ሀያ ሶስት ሀያ ሶስት ሰባ ስድስት ሰባ ስድስት ሰባ ዘጠኝ ሰባ ሁለት ሰባ ዘጠኝ ሰባ ሁለት እሺ መቤት ይዣለሁ። ለሁለት ሰው ነው አይደል ያለ?
አዎ ለሁለት ሰው እሺ እሺ ይዣለሁ።